Hello?
ትክክል ነው። ትክክል ነው።
አቤት፣ አቤት። እግዚአብሔር ትህትና ነሽ አይደል? ትህትና ነሽ አይደል?
አዎ፣ አዎ።
ትህትና ነሽ አይደል?
አዎ፣ አሳይ ነኝ።
ጥገና ማዕከል ደውልሽ። እንዴት ነሽ?
ደህና ነኝ፣ ደህና ነኝ።
ለ- ላ- ስለ ላፕቶፑ ላዋራሽ ነበር።
እሺ፣
እሺ እ፣ ያው እስክሪኑን እ፣ አግኝቻለሁኝ እና ያ ግን እኛ ጋር መምጣት አለበት። ባይሆን አ- አ- እ? እኛ ጋር መምጣት አለበት ግዴታ። አቤት ኦኬ፣ እሺ።
እየሰማሽ ነው?
አዎ፣
እሺ ግዴታ ለአንድ ቀንም ቢሆን እኛ ጋር መምጣት አለበት። screen ኡን አግኝቻለሁኝ። screen ኡ okay።
ይቀየር ያልኩሽን HP ውን እሺ።
ማለት ነው።
እሺ፣ እና እሺ ዋጋው እ፣ ከነዱ የ screen ኡ ከነዱ አስራ ሺ ስምንት መቶ ሀምሳ ብር ነው።
okay፣ መቶ ሀምሳ አሁ- አሁን ያው እንድትወስኝ ታውቂያለሽ። አሁን ዶላር ከፍ ዝቅ ስላለ አዎ፣ አዎ።
የሆነ ሰዓት እንትን ልዩነት ይችላል። ግን አሁን ለ- ያው ለዛ ያለው ዋጋ አስራ ሁለት ሺህ መቶ ብር ነው።
እኮ ሰኞ ይደረጋል።
በቃ ሰኞ ጠዋት መጀመ- እሺ ሰኞ ሰኞ ጠዋት መጀመሪያ እንደዋወል እና መ- መተው መተው ቀበላቸዋለሁ ፎርም ሞልቼ ወዲያው አልሰጣቸውም። እሺ
እሺ፣
screen ኡን ማስመጣት አለብኝ። screen ኡን ማስመጣት አለብኝ መጀመሪያ። ስለዚህ anyway ሰኞ ጠዋት እንደዋወል።
እሺ፣ እሺ፣ እሺ እሺ ትትና አመሰግናለሁ።
እሺ፣ እሺ፣ እሺ።